ሄሎ ሄሎ፣ አብሮ ይስጥልን። አቤት ሄሎ፣ ሳውዝ ወርስ ቫሊ ስፖርት ባር ነው።
አዎ አዎ።
ከአሪፍ ፔይ ነው የምደውለው። ኢክራም እባላለሁ።
ይህ
ከአሪፍ ፔይ አሪፍ POS machine ይጠቀማል አይደል?
አዎ አዎ።
ከአሪፍ ፔይ ነው የምደውለው። ኢክራም እባላለሁ። ስሞትን ማን ልበል
ሱቲ ይባላል።
ማን አሉኝ? ስሞትን ማን ልበል ሱቲ
ቱቲ። እሺ ቱቲ፣ በአሪፍ POS machine transact እያደረጉ አይደለም። ምናልባት ከ POS machine ኑ ጋር በተያያዘ ያጋጠመው ችግር አለ?
ምንም የለም። ያው ጠያቂ ስለሌለን ያው የተወሰነ አንድ ሁለት ቀን እንጂ ከዛ ውጪ የጠየቀን ሰው የለም።
okay፣ እንጂ ምንም አይነት አንድ ችግር ሁለት አዎ፣ አንድ አልገጠማችሁም?
ሁለት ጊዜ ምንም ችግር አልገጠመም። አንድ ሁለት ጊዜ ሰርተናል። ከዛ ወዲያ ግን ምንም
እሺ፣ ምንም አይነት ችግር ካጋጠማችሁ ከፖስ ጋር በተገናኘ ዘጠና ሶስት ዘጠና አምስት ላይ ደውላችሁ እርዳታ ማግኘት ትችላላችሁ።
ስንት ስንት አልሽኝ?
ዘጠና ሶስት ዘጠና አምስት
ዘጠና ሶስት ዘጠና አምስት ዘጠና ሶስት ዘጠና አምስት እሺ እኔም ቤት እናመሰግናለን። እሺ እሺ፣ እኛም እናመሰግናለን። መልካም ቀን።
ለሁላችን